ሄሎ ሰላም ጤና ይስጥልኝ።
አብሮ ስትልን ማታ withdraw አድርጌ እስካሁን ድረስ አልገባልኝም account ላይ።
ይህ ስልክ ቁጥር የደወልኩበት ነው።
አዎ
ስንት ብር ነው?
አንዴ ሁለት ሺህ አንዴ ሶስት ሺህ አንዴ ደግሞ አንድ ሺህ እሺ ጠብቀኝ አንዴ።
እሺ
ዘጠኝ እና ዜሮ ዘጠኝ ብሎ የሚጀምረው account ነው።
ዘጠ- ዘጠኝ
እሺ ስንት ስንት አልከኝ? ይቅርታ።
አንዴ ሁለት ሺህ እሺ አንዴ ሶ- አንዴ ሶስት ሺህ okay ከዛን አንድ ሺህ
ሁለት ሺህ እና ሶስት ሺህ ገብቷል እ፣ ወደ አ- safe ሴፍ ደን ነው ሴፈዲና ያህያ ያህያ አዎ።
አዎ አካውንት ሁለቱ ላይ ገብተዋል አዎ እ፣ አንድ አካውንት ሺህ ላይ ብሩ ደግሞ ደግሞ አልደረሰም እ፣
እ፣ ደርሷል ባላንስድ ነው የሚለው እስኪ ቼክ አድርጋ አንዴ አካውንትን ግባና አካውንት ነምበሩ አንድ ሺህ ሀያ ስድስት ሰማንያ አምስት ሰባ ሀያ ሁለት ሰባ ሰባት ሰባት አይደል አዎ ልክ ነው ገብቷል አንድ ሺህ ብሩ ደግሞ በቦቸር ነው ይዞ ያደረግከው እና
okay በቦቸር ይዞ ሲደረግ okay ላይ ሄደህ አሀ።
ማውጣት ትችላለህ ኦኬ አሀ እሺ እነዚህ ሁለቱ ደግሞ የት አልጣል እኔ ጋር አልደረሰም ባንክ ላይ
እስኪ አንዴ ግባና check አድርግ አሁን check አሁን አድርጋል አዎ አሁን አይቼው ነው
እሺ እስኪ አንዴ ባንኮችን አንዴ ደውለህ ታ- ታወራቸዋለህ እሺ እሺ መልሰህ ደውልልን አውራቸውና okay ሰ- ስምንት አምስት ዘጠኝ ሃምሳ አንድ
እ፣ ባንክ ቆይ እስኪ አንዴ አዎ አዎ
እሺ ዘጠኝ ሃምሳ አንድ እሺ እሺ መልካም እሺ ቀን እሺ እሺ